ለኔ ካለ የትም አትደርስም ዞር ትመጣለ አምላክ ለኔ ካለ ጊዜን ለኔ ካለ የትም አትደርስም ዞር ትመጣለ አምላክ ለኔ ካለ ጊዜን ለኔ ካለ የትም አትደርስም ዞር ትመጣለ አምላክ ለኔ ካለ ጊዜን ለኔ ካለ የትም አትደርስም ዞር ትመጣለ እሱ ያለው ላይ ቀን ቀን ቆጥሮ ሲሰጥም አንድ ነው ሲቀና ባያውቅም የሰው ልጅ ምስጋና ምንም ባላገኝ ለጊዜው ባጣም አውቃለው አንጀት በኔ አያስችል ያ የፍቅር አምላክ ያ የፍቅር ጌታ ያመጣህ ይሆናል ለእኔ ያለህ ለታ ትዕግስቱን የሰጠው ያደለው ጽናቱ የሩቁን ነው እንጂ አያይም የለቱ ትዕግስቱን የሰጠው ያደለው ጽናቱ የሩቁን ነው እንጂ አያይም የለቱ ለእኔ ያለው ምንም ላይቀርብኝ ሰውነቴ ምነገው አስደነቀኝ ለእኔ ያለው ምንግም ላይቀርብኝ ሰውነቴ ምነገው አስደነቀኝ አምላክ ለኔ ካለ ጊዜ ለኔ ካለ የትም አትደርስም ዞር ትመጣለ አምላክ ለኔ ካለ ጊዜ ለኔ ካለ የትም አትደርስም ዞር ትመጣለ አምላክ ለኔ ካለ ጊዜ ለኔ ካለ የትም አትደርስም ዞር ትመጣለ አምላክ ለኔ ካለ ጊዜ ለኔ ካለ የትም አትደርስም ዞር ትመጣለ ሀሳብ ላይ አሳልፍ ያለፋም ማስታገሻ መንገድ አይጠፋም ይስጠኝ እንደማለት ጽናት ማባባስ ምንድነው ጭንቀት ሳይቆርቡ መጉረብ ነው ገዳም ሳይመንኑ ለአንድ ሰው ትዝታ ምርኮኛ ሲሆን የለም ግድ የለም ቀኑ እስካረፈደ ተስፋ ነው ቀለቡ መቼም ለወደደ ትዕግስቱን ለሰጠው ያደለው ጽናቱ የሩቁን ነው እንጂ አያይም የለቱ ትዕግስቱን የሰጠው ያደለው ጽናቱ የሩቁን ነው እንጂ አያይም የለቱ ለእኔ ያለው ምንግም ላይቀርብኝ ሰውነቴ ምነገው አስደነቀኝ ለእኔ ያለው ምንግም ላይቀርብኝ ሰውነቴ ምነገው አስደነቀኝ ምን ሊቀይር ጭንቀት ሮሮ እሱ ያለው ላይ ቀን ቀን ቆጥሮ ሲሰጥም አንዴ ነው ሲቀና ባያውቅም የሰው ልጅ ምስጋና